ጤና ይስጥልኝ daldalaa fi bakkoo Mallattoo?
Hello?
Hello?
Maal hambitta?
Hello?
Maal hambittaa?
አማርኛ ወይም እንግሊዝኛ የሚችል ሰው ካለ አገናኝና ከሱ ጋር እናውራ።
በቃ ከአማርኛ ብራት ገላሉ
እንግሊዝኛ የሚችል ሰው ካለ ካጠገብሽ
ያ
ሌላ ሰው የለም ሊያናገረኝ የሚችል?
ብራት ይገዛ
ይኸውልሽ የምታወሪውን ቋንቋ እየሰማሁሽ አይደለም።
ዳብሩ ከብራት ይገዛ እርገትከ ቆይ
ይሄ አምቡላንስ መስጫ አገልግሎት ድርጅት ነው። ምን ፈልገሽ ነው?
ኦዋው ለሚያዘ